ያን ሳሙና እንዳይበላ።
ሄሎ ሄሎ፣ አቤት።
ሰላም ይባላል።
ሰላም፣ እግዚአብሔር ይመስገን።
አለሁ እንትን የሆነ አይሩፍ ለቃችሁ ነበረ አዎ
እ ስንት ሺህ ቤት መሰለሽ? ሰማንያ ሰባት ብር አስራ ስድስት ሞዴል አ ሁለት ሺ አስራ ስድስት ሞዴል ነው። አዎ።
አ ሰላሳ አራት ይባላል። ባንክ አለበት ስምንት መቶ ሺ
ሰላሳ አራት መጨረሻው ነው
በፍተሽ
መፍተሻ። የት ነው ቆመ? የት ነው ቆመ?
ፓስተር አደባባይ
እሺ እመጣለሁ።
እሺ እሺ